Hello ጤና ይስጥልን ቤት ቤት
ጨዋታችን postpone ተደርገው ነበር ትናንትና።
እሺ ሀያ አራት ሰዓት አልፎ ነበር። ሀያ አራት ሰዓት ምናምን ተብሎ ነበር።
ሀያ አራት ሌላ ሰዓት ተብሎ ጨዋታችን አሸ- አዎ፣ ሌላ ጨዋታችን አሸንፍ ያለው Okay አንድ ጨዋታ ብቻ ነበር የቀረው።
ሶስት ጨዋታ ሶስት ጨዋታ ነው የቀረው የ postpone የተደረገው ሶስት ነው።
ሶስት ጨዋታ ነው postponed የሆነው።
እም።
Okay እሺ ትናንትን ሰዓት ነበር ጨዋታው። ይቅርታ
ትናንትና ማታ ነበር ጨዋታው አራት ሰዓት ነበር ሀያ አራት ሰዓት ምናምን የተካሄደው።
አራት ሰዓት አዎ።
እኮ እስከ አራት ሰዓት መጠበቅ አለብህ። ከሀያ አራት ሰዓት የሚሆነው እኮ ያኔ ነው።
Okay፣ ከ- ጨዋታ ከጀመረበት ነው ወይስ አዎ፣ ከቆረጥኩት ነው?
አይ አይ ከጀመረበት ነው።
ከጀመረበት አዎ ነው።
አዎ እሺ፣ እሺ፣ አመሰግናለሁ።
እሺ መልካም ምሽት።